ሄሎ
ጤና ይስጥልኝ።
ሄሎ ሰላም ነው?
እግዚአብሔር ይመስገን። አይሰማም? ሄሎ
ሄሎ ሄሎ፣ አይሰማም?
አሁን ይሰማል። እንዴት ነው?
እሺ፣ እግዚአብሔር ይመስገን። Flintstone ነው ምስን የደወሉት፣ ምን ልርዳዎት?
ትክክል። አዎ old staff ነኝ። share መግዛት ፈልጌ ነበር።
እሺ፣ ይችላሉ።
እንዴት ነው ንገረኛ።
እሺ፣ የአንድ አክሲዮን ዋጋ አምስት መቶ ብር ነው።
እሺ
እ፣ እስከ ሁለት ሚሊዮን መግዛት ይችላሉ። minimum መግዛት እ፣ የሚችሉት እ፣ የአክሲዮን መጠን የአ- የሀያ ሺህ ብር ነው። ያ ማለት አርባ share ማለት ነው።
እሺ፣ አከፋፈሉ እንዴት ነው? ማስረጃ ልምጣ። ቦሌ ነው ብለን አዎ እ፣ ሶስት ቢሮዎች አሉ፣ ቦሌ፣ ገርጂና ልደታ። የትኛው ነው የሚቀርቡት?
ለእኔ የሚቀርበኝ የሞኤንኮ የቦሌው ቦሌ ሞኤንኮ ጋር መምጣት ይችላሉ። ያለው መረጃ እዛ ያስረዶታል። የሽያጭ አማካሪዎች።
እዛ ነሽ አንቺ።
አዎ አዎ
እንዴት ነው አከፋፈሉ ንገረኝ።
እ፣ አሁን ለምሳሌ በሚፈልጉት የ- የ- ነው የሚ- መግዛት የሚችሉት።
የመቶ ሺህ መግዛት ብፈልግ አዎ
አሁን ሙሉ እንድከፍል ነው የሚጠበቀው ወይስ ነው?
እስኪ መታ ያናግሯቸው የሽያጭ አማካሪዎች ከእነሱ ጋር ስለሆነ deal የሚያደርጉት አሀ፣ አሀ።
አዎ እኔ ቀጠሮ ነው ማስይዘሎት ነው እንዴ? እሺ እመጣለሁ።
እሺ ስሞትም አልበል ጌታቸው ማናለ ጌታቸው መስራች ነኝ ጌታቸው።
እኮ እኔ።
okay እሺ እዚህ አለሁት እንትን እሺ እነማን ናቸው እዛ ያሉት? አሁን sales ማን ነው ማናጀር?
አሉ ጸጋ ህይወት አሉ
ህይወት። እሺ በቃ እመጣለሁ። ጌታቸው ብለሽ ያዝ።
በቃ ችግር የለም ይሄዱና ያስተናግዶታል ዛሬ ይችላሉ ወይስ
ዛሬ ወይ ነገ እመጣለሁ።
በቃ እሺ እሺ ይምጡ እሺ አመሰግናለሁ።
እሺ እሺ መልካም ጊዜ ነው አዎ።